ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
እ ወይንሸት አቤት።
ከአሪፍ ቤ ነበር የምደውለው። ሳምሬት እባላለሁ።
ኬት ኬት።
ከአሪፍ ቤ ከአሪፍ ቤ።
እሺ እሺ እሺ። ገና አለው። እግዚአብሔር ይመስገን።
እሺ ያለን እ ላለፉት ተከታታይ ቀናት POS ማሽናችሁን እየተጠቀማችሁ አይደለም እና በ POS ማሽኑ አዎ።
ዙሪያ ያጋጠማችሁ ችግር ካለ ለመጠየቅ ነበር።
ችግር ሳይሆን ያው ሰው ስለማይጠቀም ነው የሚጠይቅ ሶስት ማሽን ሶስት ካርድ ምናምን ይዞ እሺ እና ስራም ትንሽ ቀዝቀዝ ስላለ ነው እንጂ እ፣ እንጂ በዛ ነው። አዎ ምንም ማሽን ላይ ምንም ችግር የለም። ምንም እሺ፣ እንደው እሺ።
ችግር ካለ እናትም ቅርብ ስለሆኑ እንትን ቢል እንኳን ለእነሱ confirm እናደርጋለን። ችግር የለም።
እሺ፣ እሺ። ደንበኛችን መልካም ቀን ይሆንላት።
አሜን ለሁላችን።